እንዴት ነሽ?
ሰላም ነው። ሰላም ነው።
እኔ ደባራ
አዎ፣ አይ ቦታው ነው ቦታችን ነው።
እሺ ሰርቶልሻል አይደለ?
እ?
ሰርቶልሻል።
አዎ አዎ፣ በደንብ ደግሞ ያው ሰ- እንትኖቹ የለም casher ኦቹ። አዎ ጠዋት ሲ- ጠዋት ሲገቡ እነሱ በደንብ ይገባቸዋል።
በቃ ለእነሱ link ኡን እሺ፣ link ኡን ለሁሉም አሳያችሁ። link ኡን መካ- መከፈት ያለበት link ተልኮልሻል። እሱ ነው እሱ ሁሌ መክፈት ያለብሽ። ሌላ link እ- ላከፍሽ እኛ የላክልሽ link ብቻ ከፍተሽ በሱ ስራ ጀምሪ።
እሺ በቃ ጠዋት ያው ለአንዴና ምናምን ለመጨረሻ ጊዜ ያዩታል።
እሺ ጠዋት ደውዪልኝ በቃ እሺ